Hello?
ሄሎ
ሄሎ ይሰማልኝ?
አዎ አዎ አውራ
ራም ራም ራም ቴስቲንግ ቴስቲንግ ቴስቲንግ
አብሮ ይስጥልን። ሰላም ነው?
ቴስቲንግ ጤና ይስጥልኝ። ሄልፕ ፕሮሳይ ሰርቪስ ዳንኤል ነኝ። ምን ልርዳዎት?
እ፣ አብሮ ይስጥልን። መኪና ድንገት መንገድ ላይ ተበላሸና እሺ እ፣ ብልሽቱ ምን እንደሆነም አላወቅኩም። እ፣ ድንገት ነው እየሄድ ያለ ነው ጸጥ ያለና okay እ፣ እርዳታ ፈልጌ ነበር ወደ እናንተ የደወልኩኝ።
እሺ ደንበኛችን መኪናው ምን አይነት ናት? እ፣ ማለት የሰው መጠኗ ምን ያህል ይዛል?
እ፣ የመኪናውን አይነት ይንገሩኝ።
መኪና ኮሮላ ነው ቶዮታ ኮሮላ።
ኮሮላ። okay እሺ እ።
ከሰባት ሰው በታች ማለት ነው።
እ፣
የመጫን አቅሟ ከሰባት ሰው በታች ነው።
አዎ አዎ
እሺ እ፣ gauge ላይ ምናምን የሚታይ ነገር የለም።
ምንም የሚታይ ነገር የለም። ሁሉም normal ነው። ድንገት ጸጥ እ፣ ማለት ብቻ ነው።
እሺ ደንበኛችን እ፣ አሁን ከመኪናው አጠገብ ናት።
አዎ መኪና ጋር ነኝ።
የደወሉት ስልክ የእርስዎ ነው?
አዎ አዎ አዎ እባክዎ ስልክ ቁጥሮንና እ፣ ስሞትንና የመንጃ ፈቃድ ቁጥሮን ይንገሩኝ።
ስሜ አቶ በቀለ እባላለሁ። የመንጃ ፈቃድ ቁጥሬ ደግሞ አስራ ሁለት አስራ ሶስት አንድ
እሺ እ፣ ደንበኛችን በስልኩ አጭር ቁጥር ልክ ያለው እሱን ይንገሩኝ።
እ፣ የመንጃ ፈቃድ እ፣ ግን አልያዝኩም። ቁጥሩን ስለማስታወስ ብቻ ነው የነገርኩ ከጊዜ ገጠ